ቤቴ ሶስና ሻለሽ እንዴ? ወይ ካልሆነ እናስቀየርላታለን። ሄና ወይ እናት ሄዋን እንዴት ነሽ?
ሰላም ነው አለን አለን። እ፣ ምንድን ነው password ኡ ነው እምቢ ያለሽ ወይስ hardware ኡ ብቻ?
hardware ኡን እ፣ ሙሉ አጥፍተሽ hardware ኡን አላክሽልኝም አሁን በቴሌግራም አዎ አዎ አዎ።
እሱን ጽፈን password ን የምትሰራዋን ልጅ password እና user name ዋን ጽፈን ስንገባ እምቢ አለን እስኪ accept በይኝ። አሁን ተቀብሎት ነበረ። የእናንተ አዲስ ሰፈር አይደለ?
አዎ ዜሮ አምስት አዲስ ሰፈር እስኪ accept በይማ።
accept አረግ ነው okay ሁለት ያረግ አይ ጠፍቶ ነበረ። ቃል እያስገድሽ አልመጣልንማ
አሁንስ
አሁንም አልመጣም እናት
አሁን መጥቷል።
አዎ
አሴፕት አድርጌማ
እዚያዋለሁ
እስኪ አሁን ጅጅጋ እንትኑ password ኡን ትክክል አስገቡት። ይሄ ስላልሆነ password ኡ እስኪ አስገቢው password ኡን ደግሞ እሺ አይገባም አየሽው
ወይማ Best Bet እንደዚህ የሚለው እኮ gap ያለ አይመስለኝም። እስኪ አንዴ ትሞክሪዋለሽ? Best Bet የሚለው space የለውም። እሺ Best Bet ብቻ ነው።
አዎ እንደዛ ነው።
አስገባለሁ እሺ እምቢ እምቢልሽ እናመሰግናለን እሺ ችግር የለም እናትሽ።
እሺ